ጤና ይስጥልኝ።
አብሮ ይስጥልን።
አብሮ ይስጥልን። okay ደውዬ ነበር አንድ ስልክ ሰታኝ ለው ሙዚቃ እሺ በጣም ተቸገርኩ። በእናትሽ ምን ይሻለኝ?
ምን ነበር ይቅርታ?
ለሌላ ወጪ እኮ በጣም ተዳረኩኝ። ወይ office እስኪ ሌላ ስልክ ካለ ማንት የምልበት ካለ እስኪ ብትነግሪኝ።
ምን ሆኖቦት ነው?
ይኸውልሽ እንትን ቸርቸር ብሎ ነው የተሞላው ነው ያሉኝ። እኔ ሙዚቃ ሰፈር ነው የሞላሁት። ዛኔ ቀይሬ
okay በሀያ screenshot ም እዚህ ጋር አዎ፣ የሚያሳየው በሀያም ቸርቸር በሀያ ነው።
አንድም ጥቁር አንበሳ እ?
field office ቸርቸር ነው የሚያሳየው location።
አይደለም በቃ ሙዚቃ ነው የሚል ሁሉንም screenshot አድርጌ ወይም ልልክልሽ እችላለሁ። home የሚለውን መርጬ እንዲሁም እናንተ support አድርጋችሁ ነው home የሚለውን መርጬ ሙዚቃ ሰፈር ብየዋለሁ። በፊት እዛ ነበር መወስድ። አሁን ግን ስለቀየርኩ ቦታ እ፣ ምንድን ነው አንዳንዴ ወይ በፊት የሞሉበትን address ኡ እዛ እሱን ይወስደዋል ይዞት።
ወይም ደግሞ እያለፉ ከሆነ እዛ ሰው አሁን ትላንትም ደወለልኝ ቸርቸር ይዞ መጥቶ እ፣ ዛሬም እ፣ ቀይረነዋል ብለው እንደዚሁ ደውዬ ተቀይሯል ነ- ይዞልሽ ይመጣል አሉኝ። ልጁ አሁንም አየር ጤና ነኝ ነው የሚለኝ። ስልክ የደወልኩለት አሉላ የሚባል ሹፌር አሉላን ያዘው ምንድን ነው የሚሻል? አዎ እርሶ ሙዚቃ ሰፈር ኖት?
እኔ ሙዚቃ ሰፈር ነኝ። ለቡ እስቲ check ደሞም ላድርገው እንኳን ቢሆን ላውራውና መልሼ ተስፋ አሁን ብዙ ይመሽብኛል።
ኦርደር ብዙ ኦርደር አለኝ። አዎ ዘጠኝ አዎ።
item ኦች ነው ማድረግ ያለ- ያለኝ።
አዎ በሀያ order ያደረጉት ነው።
በሀያም አድርጊያለሁ፣ በሀያ አንድም በሀያ ጭማሪ አንድም አድርጊያለሁ።
አሉት። አዎ አዎ።
እስቲ ፓስታ አሉት።
ፓስታም እስቲ አለኝ። እንደገና ደግሞ አሉላ ላውራውና መልሼ ልደውልልዎት።
ምንድን ነው የሚሻለው? በእናትሽ ለሌላ ወጪ እኮ ተዳረኩ። አሁን ይቅርታ።
ወይ ኮሎ ባይመጣ ይዞት ወልስ order ኡን አውርተውታል?
እ?
ይዞት ወጥቷል አይደል? order ኡ check አዎ አድርገው።
ይዣለሁ አለኝ። ይዤዋለሁ ብሎኛል።
እሺ እኔ አሉ።
ላውራው። home ላይ ነው አይደለ? home ስለሆነ home home አዎ እሺ። ሙዚቃ ሰፈር ነው ያሉት?
ያው ሰፈር ለቡ እሺ መልሼ ልደውልልዎት። ሁለት ደቂቃ ይታገሱ።
ሰላም
መልሼ ልደውልልዎት። ሁለት ደቂቃ ይታገሱ።
እ፣ ባለፈው ቅድምም እንዲህ ብሎ እኮ ምንም አልደወለልኝም።
አይ ወንድ ልጅም እንደዚህ።
እደውልልዎታለሁ እደውልልዎታለሁ። አሉላ ነው አይደል የያዘው?
አዎ ልጁን አናገርኩት እኮ እኔ ካልመሸብኝ ምናምን ብሎ ነው እንትን ያለ የዘጋብኝ።
እኮ ላውራው እኮ ነው የምለው።
እሺ እባክሽ በእናትሽ እሺ፣ ናት።
እሺ።
ነገ ደግሞ የለሁም። ነገ እኮ ቢያመጣ አያገኘኝም እና እሺ እሺ
እሺ